ዜና ሰላም ጤና ይስጥልን ቤተሰቤት
ጤና ይስጥልን።
አብሮ ይስጥልን። ሰላም ነው አለን አለን። ትኬት ታይልኝ ብዬ
እ
ትኬት ታይልኝ ብዬ
እሺ
ሻሽ ነንበር ልንገርሽ አዎ
አስራ አንድ
አስራ አንድ
ዘጠና ሰባት እ
አስራ አንድ ዘጠና ሰባት እሺ
አርባ ሶስት እሺ ሀምሳ ዘጠኝ
እ አርባ ሶስት ሀምሳ ዘጠኝ
ያ update ተደርጓል። እሺ ገና ያላለቀ ጨዋታ አለ። ሌላው ታርሟል።
እ እ እ ሌላው ታርሟል።
ስንት ክለብ ታርሟል?
እ ስድስት
የሚቀረው ስንት ነው?
ስምንት
የሚቀረው ስምንት ነው።
አዎ እሺ እሺ እሺ መልካም ቀን
እሺ ለሁላችን
እሺ